ሄሎ ሄሎ ሄሎ፣ ተቆረጠ።
እሺ ትኩስ delivery ነበር የሚፈልጉት?
አ ለምን እንትን ለማለት ምንድን ነው የሚያስፈልገኝ? ለመመዝገብ ለመጀመር ፈልጌ ነበረ።
አይ አሁን ትኩስ delivery ከሆነ እሱን እንኳን አቁመናል። ይሄ በሳይክል የሚሰራውን አሀ አቁመናል already። እሱን እ ምንድን ነው ታዲያ ያለው?
አሁን sales ነገር ነው ያለው። እሱን የሚፈልጉ ከሆነ ቢሮ መጥተው ያናግሩ።
ቢሮአችሁ የት ነው?
እ ቂርቆስ ክፍለ ከተማ ጀርባ ፍላሚንጎ
ጭርቆስ ክፍለ ከተማ ጀርባ።
አ፣ ፍላሚንጎ መስቀል አደባባይ ማለት ነው።
እሺ፣ አመሰግናለሁ።
እሺ መልካም ቀን።